Vaya a Cuyala.
ጤና ይስጥልኝ ማለት ነው። ዳዊት ዳዊት መለጣ
ጤና ይስጥልኝ ወንድሜ። አሪፍ ስድሮ ባረጌ አንድ ሺህ ሁለት መቶ እስካሁን አልደረሰም።
አስመዝግበው ነበር ከዚህ በፊት አዎ በዚህ ቁጥር ነው።
ከዚህ ማለት ከዚህ በፊት አስመዝግበው ነበረ።
አዎ አሪፍ አሪፍ
እሺ ስንት ብር ነው?
አንድ ሺህ ሁለት መቶ ነው።
ስለ- ከየት ነው እሱ? ከሁሉ ስፖርት ነው?
አዎ ስፖርት
ከሁሉ ስፖርት ለ withdraw ሲያደርጉ ነው ወይስ deposit ሲያደርጉ?
እ?
deposit ሲያደርጉ ነው ወይስ withdraw ሲያደርጉ ነው?
አይ deposit ነበር withdraw ነበር withdraw
withdraw እሺ። ወደ ምን ነበረ ያደረጉት?
ወደ አሪፍ ፔይ
ማለቴ ከ- ወደ አሪፍ ፔይ ነው deposit ለማድረግ የሞከሩት?
withdraw ወደ አሪፍ ቴሌ ፔይ ብር ነው? CBE ብር ነው? ወዴት ነው?
ቴሌ ብር ነው አሪፍ ፔይ ወደ ቴሌ ብር withdraw ለማድረግ ፈልገው ማለት ነው ወደ ቴሌ ብር።
አዎ አዎ
እሺ። በዚህ ቁጥር ነው ወይስ በሌላ ቁጥር ነው?
አዎ በዚህ ቁጥር ነው ወንድሜ።
እሺ ሰላሳ ስምንት ዘጠና አንድ ሀያ ስድስት አይደለ?
እ?
ዜሮ ዘጠኝ ሰማንያ ሶስት ሰላሳ ስምንት ዘጠና አንድ ሀያ ስድስት
ዜሮ
በዚህ ቁጥር በደወሉበት ቁጥር ነው አይደለ?
አዎ በዚህ ቁጥር ነው።
እሺ የእርስዎ ስም ማን ልበል? ማን ልበል? የእርስዎን ስም
ሻኪሬ
ስሞትን ማን ልበል?
ሻኪሬ ሻኪሬ
ጋቺሬ
አ ጋቺሬማ።
አ ሻኪሬ ፊሉ yeah እሺ የአባት ስም ይንገሩኝ።
አቢ
ጋቺሬ አብዲ።
አ
እሺ screenshot የሚልኩበትን ቁጥር ልንገሩት ከእርሱ የተቀነሰበትን
ደርሶ screenshot ይላኩልን በቴሌግራም ስልክ አዎ።
ቁጥር ልስጦትና ያ የተቀነሰበትን screenshot ይላኩልን ስልክ ቁጥር ልስጦት
እሺ ስንት ቁጥር ነገር ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት ምን ቁጥር ስልሳ ሶስት ዜሮ አንድ ሀምሳ አምስት
ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ በ- በዚህኛው screenshot ይላኩልን መቼ ነበር ያጋጠመው ይሄ ለሁለት ቀን ነው ትናንትና ወዲያ
ትላንትና ወዲያ በሜ አስር
ማታ ማታ ላይ ትላንትና ነው ወይስ ከትላንት ወዲያ
ለሁለት ቀን ማለት ነው ትናንት ማታ ወዲያ
ከ- ትላንትና ሜ አስር ማለቶት ነው ከትል ወይስ ከትላንት ወዲያ ከትናንትና ወደ ሌሊት ማለት ነው። ስምንት ሰዓት ማታ
እሺ እሺ መዝግቤልዎታለሁ። አሁን በሰጠሁት የቴሌግራም ቻ- ቁጥር screenshot ኡን ይላኩልን ደንበኛችን።
እሺ፣ የለም፣ thank you።
ሌላ ምረዳዎት ነገር አለ?
አይ የለም የለም። thank you።
እሺ፣ ስለደወሉ እናመሰግናለን። መስተንግዶ ላይ ሀሳብ አስተያየት ካሎት ያስቀምጡ። መልካም ቀን።
እሺ፣ thank you።